ይላል።
ሄሎ ጤና ይስጥልኝ ዋሽንግተን ሄልዝ ኬር ነው።
አዎ
ሄሎ ጤና ይስጥልኝ ሌላ ዋሽንግተን ሄልዝ ኬር ነው።
ይሰማኛል። አዎ ይሄ ፐርሰናል ስልክ ነው ግን እሺ ቀጥሉ፣ ችግር የለውም። መስላል የኔ ስልክ ነው መሰለኝ ለአሪፍ የመሰገባችሁ።
አዎ አዎ ታሪክ አዎ፣ አዎ፣ ነው።
እሺ፣ እሺ።
ታሪክ እንደጎሎ ሎዛ እባላለሁኝ።
እሺ ሎዛ ላለፉት ሶስት ቀናት ምንም አይነት ትራንስ- እ፣ ትራንዛክሽን አልፈጸሙም ነበር እና እሺ።
በኮንትሮል ጋር በተያያዘ ያጋጠመው ችግር አለ?
አይ ምንም የለም፣ ምንም የለም እየሰራ ነው POS ኡ።
እሺ። አይ ምንም አይነት እሺ።
transaction ስላለ- ስላላገኘን ነው።
እሺ እንጠቀማለን። እሺ ብዙ ነው የ POS እንትኑ mobile banking more ስለሆኑ አዎ ለዛ ነው ስለሆነ ግን እንጠቀማለን። ባለው እንትን እየተጠቀምን ነው። more mobile banking ስላለ ነው እንጂ እንጠቀማለን።
እሺ እሺ እሺ አመሰግናለሁ።